ይስኛል
ሄሎ፣ አቤት። ሄሎ፣
ወራጅ
ሄሎ፣ ወራጅ
ይሰማል። ምን እንርዳው? በዚህ ቁጥር ተደውሎለት ነው።
ልደውልላት
እሺ፣ ለ national ID ክፍያ ፈጽመው ነበር በዚህ ቁጥር ትክክል። አዎ፣ አዎ
ደርሶታል። እንዲህ ተቀብልታል።
አልተቀበልኩም። ትክክል ነበር። text text ይገባልሃል ብለውኝ ነበረ። text ይገባልኝ እየጠበኩ ነበረ።
ወራጅ ወራጅ ኧረ ወራጅ እሱን check ለማድረግ ፈልገን ነው እንጂ መድረስ አለመድረሱ እና ያሳውቆታል።
አልፎ ነው ያልኩት ማለት ነው ወይስ ይደወልልኛል?
ሄሎ፣
ይደወልልኛል ወይስ ደርሷል?
አይ አሁን አልደረሰም። እሺ፣ እኛ መግባቱን ለማረጋገጥ ነው ክፍያዎትን ሪፖርት እናደርግሎታለን አለመግባቱን።
ከፊል deliver ነው እሺ፣ እሺ፣ መልካም ቀን።